Aló. Aló. Salamo. አይሰማም እንዴ? ይሰማል? እና ክፍያ ነበረ። ምን ነው እስካሁን ቆይተዋል? አዎ ይህ ሽሬ ነው። ሽሬ ኤፍኤች ነው። ሽሬ ደውለን ነበር ትናንትና። ምንም መፍቻ አላገኘም እስካሁን። ነገ ነገ ነው በቃ ጉዳዩ። ምን ነው ችግሩ? እ ዛሬ ይገባል እ ስንት ሰዓት ነው የሚገባ ዛሬ? ንገረን እስኪ። ሁሌ እንደዛ ነው የሚሉን። በቃ እኛ ምንም ታመሰው አልተናል። በቃ እዚህ ቢሮ በቃ ዛሬ እንኳን ባይገባ ነገ ጠዋት
እ ይገባላቸዋል። ዛሬ እንኳን ባይገባ ነገ ጠዋት ይገባላቸዋል።
እና የሁለት ወር ነው የሚከፈለው የኛ። የአንድ ወር አይደለም እኛ እንፈልገው፣ የሁለት ወር በአንድ ላይ መግባት እንፈልገው እኛ።
የሁለት ወር አንድ ያስከፈለን እንደዛ ከሆነ የአንድ ወር አይደለም የሁለት ወር ነው እ እ እሺ እሺ እንከፍላለን።
እሺ ስንት ሰዓት ደውልልሽ? ስንት ሰዓት እንደውላለን? እስከ ከሰዓት ይገባናል።
አዎ ወጣ ምናምን ብቻ ስለዚህ ዝሮ ዝሮ የሁለት ወር ነው ያለን። የሁለት ተቋርጠን አይገባብን፣ ካልሆነ ይቅርብን። እኛ ይሄ የራሴ የሁለት ወር ነው የምፈልገው። ሰምተሹ
አዎ ሰማሁ።
የአንድ ወር እንዳታስገባልኝ። የሁለት ወር ካልሆነ እኔ ኤፍኤስሲ እዛ ቢሮ ሂጄ አንድ ነገር አደርጋለሁ። የአንድ ወር አይሰጡኝ።
ሙሉ ክፍያ እ?
ከፈለን ሙሉ ክፍያ እ?
ከፈለን ደግሞ የሁለት ሰው ማስገባት ተከፍለዋል። ቢሮ ጠይቀናል እኮ ቢሮ ሁሉ ተከፍለዋል። በቃ ስለተከፈለ የአንድ ወር ነው የለቁልን። እኛ ከፈለጉ ሁለት ወር ካልሆነ ደግሞ ይቅር በቃ። ይሄ መልስ ነው የምፈልገው። ሌላ እንዳታስገብልኝ ገንዘብ። ሁለት ወር ከሆነ እቀበላለሁ፣ ካልሆነ አታስገቢው። እኔ ማድርገው አለ ከቢሮ ጋር ሰምተሽ? አዎ የሁለት ወር ካልሆነ እንዳታስገብልኝ። እኔ ከቢሮ ተናግሬ አንድ መፍትሄ አደርጋለሁ። እነሱ ግን ሁለት ወር ከፍናል ብሎ ነው የተ- የተናገሩኝ ትናንትና ማለት ነው።
አይ አላውቅም። በጭራሽ እ?
ሳይሆን
እ?
እንደዛ እንደዛ አልከፈልንም ሲጀመር
ምን አልሽኝ?
እንደዛ አልከፈልንም።
አልከፈለንም።
አዎ የሁለት ወር ክፍል አልኩ አሉ እነሱ።
በቃ ለማንኛውም እንትን እልሃለሁ።
በቃ እኔ አዲስ አበባ ነው ምትነው ዜሮ ስልሳ ሰባት አርባ ስድስት መጅ ታደርጋው ነው የኔ መኪና። የሁለት ወር ነው ያለው። ሶስተኛ ወር ታዩ። የሁለት ወር ግን ጨርሰዋል፣ አልፈዋል። ሁለት ወር አሳልፈዋል። እሱ የጀማል የምትል መኪና ነው። ሰምተሽኝ? በቃ ሰም- ካልሆነ